ተሰጥቶላቸዋል። በዘንድሮም ቢሆን ሁለት አምስት hello ሰላም ጤና ይስጥልን። ቴሌ ነኝ።
አለ አለ እግዚአብሔር ይመስገን። እንትን ነበረ ጥያቄው የሚጠየቅበት እንትኑ message ኡን የምልክበት ልጆች ያጠፉብኝና ሲነካኩ እ ስንት ላይ እንደሆነ ልጠይቅ ነበር።
እሺ ጥያቄና መልሱ የሚገኘው ሶስት ቁጥር ነው ለመጫወት የሚል አለ።
ስንት ቁጥር እኮ ስንት ቁጥር ምን ላይ ልላክ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ።
ኮከብ ዘጠኝ ዘጠኝ ሰማንያ አምስት መሰላል ብለው ሲደውሉ እ፣ ምርጫዎች ይመጣሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ።
እሺ፣ እሺ።
እሺ መልካም እድል።